ሰላም ጤና ይስጥልን። ቺፕቺፕ እባክዎ ምን ልርዳዎ?
ጤና ይስጥልኝ።
ሰላም አብሮ ይስጥልን።
እንትን ልጠይቅሽ ነበረ ለድርጅት ትሰራላችሁ እንዴ? ሲል ነበር ላለው
ምን አሉኝ?
ለድርጅት ትሰራላችሁ
ይቻላል። አዎ ምን product ኦችን ማዘዝ ፈልገው ነው?
product ኦችን ማለት ፈልጌ ሲል ነበር።
ይቻላል።
ያው አዎ ደረሰኝ ደረሰኝ አላችሁ አይደለ?
ደረሰኝ የለንም፣ ይቅርታ የላችሁም።
ደረሰኝ የለም።
እሺ ለግሌስ ሶ- ሳዝዝ እንዴት ነው? ወደ group ሁሌ ሞክረውና
እም፣ አንድ ዕቃ ብቻ ነው ወደ cart የሚያስገባልኝ።
አዎ አንድ እቃ ካዘ- አዘው ከጨረሱ በኋላ copy link የሚለውን ቴሌግራም ላይ ይልካሉ። በሱ መሰረት ለ join እያሉ group ኡን ይቀላቀላሉ። ያዘዙት order ሞላ ማለት ነው። ለምሳሌ ሽንኩርትን create ካደረጉ
አዎ የ- የሽንኩርት ሞልቶ ጨርሷል። ቀጣይ የሚፈልጉትን product በዚሁ መልክ create ያደርጋሉ። አዎ፣ እንደዚህ ነው አድርገው።
አንድ አይነት ሰዎች መሆን ይችላሉ
አ- ምንም ችግር የለውም። መሆን ይችላሉ።
አይደለ?
አዎ መሆን ይችላሉ።
okay እሺ። ለግሌ ለአንድ ሰው ከሆነ ግን ሁሉንም select ማለት ነው።
ይቻላል።